ጤና ይስጥልኝ ማጂክ በርገር። ሄሎ ሄሎ ሄሎ ይሄ ስልክ ልንገርህ አሁን ተደውል ወጣን አዘጋውም ምናምን
የምንድን ነው ከዛ
ምናምን
አዳም
እ?